hello ጤና ይስጥልኝ ቤት ቤት
እንትን deposit አድርጌ አልገባልኝም።
እሺ deposit text ኡ ልከልናል ቴሌግራም ላይ።
አይ አላኩትም።
እሺ ላክልንና እናሳውቃቸው ይገባል። እሺ ቴሌግራም አይናገሩማ እ እ አይናገሩማ ቴሌግራም ዝም ብሎ እንትን ማለት ቀን እኮ ነው deposit ያደረኩት ቀን እሺ አንዴ ስምህን ንገረኝና check ላድርግልህ። ማ- በማን ይላክልኝ የቴሌግራም ስም?
የ- የኔን አዎ ቴሌግራም ስም ማን ነው የሚለው?
አብዲ አብዲ
እ? አብዲ ነው የሚለው?
አ እሺ እኔ እመልስልሃለሁ። አሁን Hi ቤዛ በልና ጻፍልኝ።
ሌላኮ አዎ ቤዛ በልና ጻፍና check ላድርግልህ።
እሺ ቤዛ ሊሆን አዎ